hello hello ጤና ይስጥልኝ።
እግዚአብሔር ይመስገን ደህና ነኝ።
እ ስዊት ኦፊሽን ነው?
አዎ ከአፍሪወርክ ፍሪላንስ ኢትዮጵያ ነበረ የምንደውለው።
እ ከአፍሪወርክ ፍሪላንስ ኢትዮጵያ
እ ቆይ እስኪ አንዴ ዋና ካሸራ አለ
እ እ
hello
ጤና ይስጥልኝ። ከአፍሪወርክ ነበር የምንደውለው።
ከምን አፍሪወርክ ፍሪላንስ ኢትዮጵያ
እ እሺ አንቺ ቀውስ ሄሎ ወይ ይቅርታ እዚህ ነው ይ- ወይ የማየ ምን ላ- በካሸር የወጣ ቫካንሲ ነበር አይደል? ትናንትና አዎ አዎ ፔንዲንግ ፔመንት ላይ አግኝተ ነው ነበርና ያስቸገሩት ነገር ካለ በቢል ነበር ይደወላ እ አይ ምንም የለም
ከፍላ ጨርሰዋል።
አሀ ክፍያው አስፈላጊ አሁን ግዴታ ነው